ነው እናራ የተባለ hello አቤት ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
እንትን MRI without contrast ዋጋውን ለማወቅ ነበረ።
ይቻላል።
CT without contrast
እሺ፣ የምን CT scan ነው የፈለግሽው?
brain CT
without contrast ነው።
without contrast ነው።
እሺ፣ ሁለት ሺህ አምስት መቶ ነው።
እሺ በቃ አምቡላንስ ነፃ ነው አይደለ?
አዎ፣
በቃ ሚኒሊክ ሆስፒታል ነው የምደውለው። አሁኑኑ መምጣት ትችላላችሁ?
ይቻላል። አዎ፣ ስልክ አስተላልፍና ይደውሉልሻል።
እሺ እሺ እሺ እሺ፣ አመሰግናለሁ።
በዚህ ስልክ ይደወል አይደል?
አዎ በዚህ ስልክ ይደረግ።
እሺ፣ ይደውላሉ።
እሺ
ይፈልያል